ጤና ይስጥልኝ ጉዳይ ሀና እባላለሁ ምርታው
ሰራተኛ ለመቅጠር ነበረ።
እሺ የምን ባለሙያ ፈለጉት?
የልብስ ሽያጭ
እሺ ከዚህ ቀደም ጉዳይን ተጠቅመው ያውቃሉ?
አይ አላውቅም።
እሺ ስለ ጉዳይ መረጃ ከየት ነው የሰሙት?
ከ application ኑ
hello hello፣ ይሰማኛል። ከ application ኑ
እሺ እባክዎ ሙሉ ስምዎን ይንገሩኝ?
ም- ምን አልሽኝ? ሄ- እ፣ ሙሉ ስምዎን ይንገሩኝ?
ኡስማን ሁሴን
hello አይሰማም። ማን አሉኝ? ይቅርታ ይሰማኛል። ኡስማን ሁሴን
ሁሴን ነው?
ሁሴን አማን ኡስማን ሁሴን አማን
ሁሴን አማኑ
ሁሴን አማን
እሺ ፍላጎቱን በደንብ እንድረዳና የእርስዎን መስፈርት የሚያሟላ ባለሙያ ለመላክ የተወሰነ ተጨማሪ ማብራሪያ ቢሰጥ ስለ ስራው
ምን አልሽኝ?
ስለ ስራው ተጨማሪ ማብራሪያ ካለ ቢነግሩኝ። hello አይሰማዎትም?
ይሰማኛል።
እሺ እ፣ ወይ ኔትወርክ እያስቸገረ ስለሆነ መልሼ ልደውልዎት ነኝ።
እሺ
እሺ መልካም ቀን። እሺ